የፕሪንሴ ስኩል ሴንተር ደርሻው
ሰላም ነው።
አለን።
አሁ- አሁን መጥቼ ነበር ከመቀሌ ወደ አዲስ አበባ እንትን ብያችሁ ደውል ብላችሁ ነበር።
እሺ እሺ።
አ- አያችሁት
ለነገ ነው አይደል ያሉት?
ለነ- ወይ ለነገ በስንት ነው? ከነገ ወዲያም እ፣ በስንት ነው?
አ- አምስት ሺህ አንድ መቶ አርባ ስምንት ብር ነው። ከጠዋቱ ሁለት ሰዓት ከሀያ አምስት ጀምሮ አምስት በረራዎች አሉ። ነገም ከነገ ወዲያም ተመሳሳይ ነው።
ኦ፣ ብሩ ተመሳሳይ ነው።
ተመሳሳይ ነው። አዎ
okay አምስት ሺህ ስንት?
አምስት ሺህ አንድ መቶ ሀ- አርባ ስምንት ብር።
አንድ ሺህ አንድ መቶ አርባ ስምንት ብር አዎ በቃ አምጥቶ መቁረጥ ይቻላል። አይጨምርም።
ይችላል። አይ- እሱ አይታወቅም። flight price ኡ flexible ነው። ሊጨምር ይችላል፣ ራሱም ሊሆን ይችላል።
ሊቀንስም ይችላል።
መቀነስ እንኳን አይቀንስም። ይሄ ነው ያለው።
በቃ እሺ፣ በቃ እሺ፣ እሺ፣ ማየ እሺ፣ አመሰግናለሁ።
እሺ፣ መልካም ቀን።